መንገዴ የመውደድን ሸክም እኔ ዣለው በሆዴ የመውደድን ሸክም እኔ ዣለው በሆዴ ኧረ ባቴ ባቴ ኧረ ባቴ ባቴ ምንም አልናገር እኔ ዝም እላለሁ ትዝ ባልኩት ለታ መምጣቱን አውቃለሁ የሽምብራ ሽጡን የበላው ሌላ ነው እኔስ የታማሁትን ሆድዬ ባንተ ነው እኔስ የታማሁት ሆድዬ ባንተው ነው እኔስ የታማሁት ሆድዬ ባንተው ነው የዛማዶ ጎመን እኔንም ያምረኛል ከንፍሶ የሚጥጥ ምን ወዳጅ ይገኛል የዛ ልጅ ነገር የጠፋኝ መላክቱ ወይ እኔን ውሰዱኝ ወይ እሱን ለኔ አምጡ ወይ እኔን ውሰዱኝ ወይ እሱን ለኔ አምጡ ወይ እኔን ውሰዱኝ ወይ እሱን ለኔ አምጡ ኧረ ባቴ ባቴ ኧረ ባቴ ባቴ ስንቱን የቀበጥኩት እኔ አይደለሁም ወይ ባትረሱኝ የመጣ አዝና ብቻላሎኝ ስንቱን የቀበጥኩት እኔ አይደለሁም ወይ ባትረሱኝ የመጣ አዝና ብቻላሎኝ ኧረ ባቴ ባቴ ይነረ ባቲ ባቲ ውጥኔን በሙሉ ተውኩት በጅምር ውጥኔን በሙሉ ተውኩት በጅምር ያንተ ፍቅር ሆዴን ያጉላላው ጀመር ውጥኔን በሙሉ ተውኩት በጅምር ያንተ ፍቅር ሆዴን ያጉላላው ጀመር ኧረ ባቲ ባቲ ኧረ ባቲ ባቲ ብዙ ቤት ያለ የሚያምር ደጃፉ ብዙ ቤት ያለ የሚያምር ደጃፉ ምነው በሱ በራፍ የናፍቆቴ ማለፉ ተውኝ አትገላግሉኝ ምን ሩቅ ነው መንገዴ የመውደድን ሸክም ይዣለሁ